agency ሄሎ አቤት ጤና ይስጥልን አብዶ ይስጥልን ከየደንግ ቲዩብ ነው አዎ አዎ ምን ደብዳቤ
አይ በባለፈው የሆነ አመልክቼ ነበረ ሜቢ እየጠበኩ ነበር በጉጉት
እሺ ምን ነበር ያመለከቱት ተመዝግበው ነው በምን
ስራ ምናምን የሚቀጥሩ ከሆነ እና መረጃ ሙሉ profile ሰጥቼ ነበር እንዳጋጣሚ ሌላ የሚያስፈልግ ነገር ካለም ድንገት maybe ያለኝ
ምን ላይ ነበር የሰጡት ማስታወቂያ ወጥቶ ነበረ እዛ አይተው ነው apply ያደረጉት
ኧረ አይደለም ዝም ብዬ በቃ ማለት ድሮ የምከታተል ነበረ ኮሜዲውን ማለት ነው
እሺ እና maybe በዛ ምክንያት ክፍት የስራ ማስታወቂያ ሲኖር ምናምን ነገር በዛ ለመስራት ሞክሬ ለምፈልግ እዛ ለመስራት
እህ ተመዝግበው ነው ከዚህ በፊት
አዎ እዛ በቃ ከዚህ እንደውላለን ምናምን ብለውኝ ነበር
አዎ ማስታወቂያ ሲኖር እንደውላለን። ግን ደግሞ ሰሞኑን የወጡ ማስታወቂያዎች አሉ። እሱን ይዩና መስፈርቱን የሚያሟሉ ከሆነ apply ማድረግ ይችላሉ።
ምን ላይ ምን- ሳይታችሁ ፌስቡክ ላይ ፌስቡክ ላይ እ
ፌስቡክ እኮ ብዙ አለ አሁን ብዙ አ መብራት ጠፍቷል። እይ ወይ እ እንደውል አንዴ ይቀጥል
እሺ